hello ሰላም ነኝ። አቤት ሰላም። ምንድነው ስልክ አታነሱ? ስልሳ ሁለት ሰማንያ ስድስት ስልሳ ሁለት ሰማንያ ስድስት አዎ፣ complete ሰዓቱን አስተካክለሽ complete በይልኝ።
ስልሳ ሁለት ሰማንያ ስድስት ለምንድን ነው የሚስተካከልልህ?
አስተማሪ ስልክ አላሰራም ብሎ አሳውቄን ነበር።
ቅድም አሳውቀህ ነበረው።
አዎ፣ ስለዚህ አሁን ደግሞ complete ይባላል ሰዓት ስላስተካከል
እሺ እሺ ቶ- እሺ እሺ አስተካክልልሃለሁ። እሺ አስናቅ አሳውቄያለሁ።
እሺ አስናቅ ታውቃለሁ